ይናስልኝ ቴስ የበራ ምርጫ ማዕከል እባክህ እንርዳው።
እንትን ማታ ፍላይት ከአዲስ አበባ ከሐዋሳ አዲስ አበባ ነው እንዴ?
ይህ ከሐዋሳ አዲስ አበባ አዎ።
አንድ መጨረሻ ደቂቃ ቆይ።
መጨረሻ በረራ እሺ። የእጀት ነው
አስራ ሁለት ሰዓት ከሀምሳ አምስት ላይ አለ።
የሚነሳ ነው።
አዎ ከሐዋሳ የሚነሳ እሺ
ልያዝሎት እሱ እሱኛው አዎ።
ግን ያለው business class ብቻ ነው።
Okay። economy class የለውም።
ዘጠኝ ሺ ስምንት መቶ ዘጠና ስምንት ብር ነው። economy Okay።
የለውም።
ኢኮኖሚ የለውም እንዴ?
አዎ የስንት ሰዓት ነው ኢኮኖሚ ያለው?
እ፣
እሺ እንዲህ አድርግ። Okay መጀመሪያ check አድርግልኝ።
እ፣ ይቅርታ አንድ ደቂቃ የአስራ ሁለት ከሀምሳ የሚነሳ አለ ከሐዋሳ እሱኛው ሶስት ሺ ሰባት መቶ ስልሳ አራት ብር ነው። Hello ወይ
የአስር ሰዓቱ ነው ዘጠኝ ሺ ስምንት መቶ ዘጠና ስምንት ብር economy class ነው?
አስራ ሁለት ሰዓት ከሀምሳ የሚነሳው የማታው አዎ።
እሱኛው ሶስት ሺ ሰባት መቶ ስልሳ አራት ብር ነው።
ስንት ሺህ ስንት ሺህ ሶስት ሺ ሰባት መቶ ስልሳ አራት ብር ስንት ሰዓት የሚነሳው ነው?
አስራ ሁለት ሰዓት ከሀምሳ የሚነሳው አስራ ሁለት ሰዓት ከሀምሳ okay።
አዎ።
በቃ እሱም book አድርግልኝ ይሆነኛል። አስራ ሁለት ሰዓት ከሀምሳ አይደል? ማታ ላይ አዎ ማ- ለአንድ ሰዓት አስር ጉዳይ ማታ ማለት ነው።
አዎ። ለአንድ ሰዓት አስር ጉዳይ እሺ።
እሱኛውን book ላድርግሎት።
አዎ። book አድርግልኝ።
እሺ ሙሉ ስሞትም አልበል ኤርሚያስ ግርማ
ኤርሚያስ ግርማ መብራቴ።
ኤርሚያስ ግርማ መብራቴ አዎ።
በዚህ ስልክ ቴሌግራም ይጠቀማሉ።
አዎ።
እሺ አሁን ቴሌግራም ላይ ልክሎታለሁ መክፈያ አማራጩና ቡኪንጉን በሱ አዎ።
ይጠቀሙ።
በዚህ አይደለም፣ በዚህ ስልክ አልጠቀምም።
ምን አሉ?
በዜሮ ዘጠኝ አስር ሀያ አምስት ሀምሳ አምስት ሀምሳ አምስት ላይ እሺ አንዴ ስ- ይደ- ይደግሙልኛል ስልክ ቁጥሩ
ዜሮ ዘጠኝ አስር ዜሮ ዘጠኝ አስር አስር ሀያ አምስት ሀያ አምስት ሀምሳ አምስት ሀምሳ አምስት ሀምሳ አምስት ሀምሳ አምስት አዎ አስር ሀያ አምስት ሀምሳ አምስት ሀምሳ አምስት ላይ ላክልኝ።
እሺ አሁን ልክሎታለሁ። እሺ፣ እሺ ወንድም መልካም